ጤና ይስጥልኝ ሁሉ ስፖርት ባፈወርቅ ነው።
ሰላም ሰላም ሰላም፣ ደህና ዋልሽ? hello ስፖርት ነው ባኮ የምንረዳት።
አዎ፣ አይ system ኡ አይሰራም እንዴ?
ምን ፈልገው ነው?
ብር deposit ም withdraw ም አይሰራም እና ደግሞ ትኬቶቹ አይታረሙም። ሁለት ቀን ምናምን ቆዩ።
ትኬት ቁጥር ከሆነ ትኬት ቁጥሩን ይንገሩኝ። specific የፈለጉትን ነገር ይንገሩኝ። deposit ም ይሰራል፣ withdraw አይሰራም። በቴሌ
withdraw ነው የፈለጉት እርሶ?
እም፣ አዎ እንደ አንድ እሱም ነው። ሁለተኛ ስልኮትን ይንገሩኝ። ስንት ብር ነው ማውጣት የፈለጉት?
አንድ ማለት ጨዋታው አልታረመም፣ ግን already አልቋል ብዬ ነው። ወይ ትኬት ቁጥሩን እነግርሽና እንደዛ ታሪክ እኮ ትኬት specific የፈለጉትን ነገር ይንገሩኝ እና ትኬት ቁጥር ከሆነ ትኬት ቁጥሩን ይንገሩኝ። withdraw ከሆነ ስልኮትን ይንገሩኝ። deposit ከሆነ ደግሞ ይሰራል።
እሺ፣ ቆይ ቁጥሩን ወይ አዘጋጅቼ እደውልልሻለሁ።
አዎ